ትንሳ እነቷነ እሳት የሚለውን ምልጣን ያለ መሪ ደርሰህ ዝመም ጸንስል ጽፋ። አባባሉም እንደ አርባይት ምልጣን ነው። አመላለስ ከዚህ ላይ በል። የጰራቅሊጦስ ዑደት ከዚህ ላይ ነው። አንሺ ሰብእወን ይምራ የሌሎችን ምልጣን ያለ መሪ ደርሰህ ዝመም ጸንስል ጽፋ። ጥንተ መሪ አቡን ይምራ በመሪ ወገን እየቀደሙ በአንሺ ወገን እየተከተሉ አንድ ጊዜ በዜማ ዘልቀህ መዋሲት ምራ እዝልና አራራይ መዋሲት ከመራ በኋላ ዘቀዳሚ አቡን ዘመን ጸንጽል አመርግድ ጽፋ። ቀጥለህ ሁለት ስመላለም በል መሪና ተመሪ ጀመር ሲያደርጉ ዘህብረት አንድ ጊዜ በዜማ ዘልቀህ ተው ሰላም ጊዜው የሚያባቃ ተሆነ ፍጹመ ንጉሰን ዝመም ምልጣኑንም እንደ አርባይት ምልጣን ዝመም ጸንጽል ጽፋ። ትንሣኤ ሰንበት በዚህ የተፈጸመ ስርዓተ